ስለ ኢትዮ ተበራ መረጃ ማዕከል በኩት ምን እንርዳዎት?
ሰላም ነው።
ሰላም።
ከድሬዳዋ አዲስ አበባ ስንት ነው?
ከድሬዳዋ አዲስ አበባ አዎ፣
ለመቼ ነው የፈለጉት?
ለአንድ ሳምንት በኋላ ድምፆት ግን እ፣ ርቋል፣ እየተሰማኝ አይደለም።
መስከረም ሁለት ለመስከረም ሁለት እሺ፣ አይሎታል። አንድ ደቂቃ ጠብቁኝ።
እሺ።
ከድሬዳዋ ወደ አዲስ አበባ ነው ያሉኝ? ይቅርታል።
አዎ፣ አዎ፣
ከድሬዳዋ ወደ አዲስ አበባ አይደል?
አዎ። ከድሬዳዋ ወደ አዲስ አበባ እሺ፣ ለሜጃ ብቻ ነው ወይስ እ፣ የደርሶ መልስ ነው?
ደርሶ መልስ ደርሶ መልስ።
አዎ፣ እሺ፣ መስከረም ሁለት ነው ያሉኝ መሄጃዎት?
በመስከረም ሁለት አዎ።
እሺ፣ መመለሻዎት?
መሄጃና መመለሻ አንድ ላይ እኮ መ- መመለሻዎት ታዲያ እሺ፣ መ- መቼ ነው? September መመለሻው ከመስከረም አስራ አምስት
መስከረም 15 አዎ።
እያየሁ ነው። አንድ ትኬት
እሺ።
ለአንድ ሰው ነው።
ለአንድ ሰው ነው።
እሺ እያየሁ ነው።
እሺ።
እሺ እ፣ የጠዋት የከሰዓት ወይንስ የማታ በረራ ይመርጣሉ?
ጠዋት ሶስት ሰዓት
ይቅርታ ድምፆቱ አይሰማም።
ጠዋት ሶስት ሰዓት የጠዋት እሺ፣ ጠዋት ሶስት ሰዓት የለም አራት ሰዓት ላይ አለ። የአራት ሰዓት የለም።
አ እሺ የአራት ሰዓቱ 5051 ብር ነው። ይቅርታ አምስት 5151 ብር 5151
አይ እሺ፣ አመሰግናለሁ።
እሺ book እናድርግሎት።
አይ እደውላለሁ።
ደውል። እናመሰግናለን። መልካም ምሽት ይሁንልዎት።
እሺ እሺ እሺ